ሃለው ጤና ይስጥልኝ።
ሰላም ናት እግዚአብሔር ይመስገን።
አለን። ኢኮ ፈልገን ነበረ።
የ ambulance አገልግሎት ነው እኛ ያለን
ምን አልሽኝ?
እኛ ያለን የ ambulance አገልግሎት ነው።
Okay አገልግሎት ነው ያላችሁ?
አዎ።
Okay እ፣ ስለዚህ እንዴት ነው ውዳሴ ይዘን መሄድ እንችላለን? በቃ እኮ አናግሯቸውና እ፣ ኢኮ ያለበት ቦታ ልንወስዳችሁ እንችላለን።
አዎ ኢኮ ያለው ውዳሴ ነው ያለው።
እኮ ጠይቋቸውና ስንት ሰዓት እንደሚገባ ሐኪሙ ስምንት ሰዓት ነው የሚገባው ብሎናል።
በቃ ስለዚህ ከኛ የ ambulance አገልግሎት መጠቀም እንችላለን።
ኦክሲጅንስ አለው?
አለ
አሀ አለ። የት ነው ያላችሁት እናንተ?
አቤት አቤት ሆስፒታል።
ኦክሲጅን አለ ነው።
Okay እ፣ ስንት ነው እ፣ እንትኑ ማለት ነው ደርሶ መልሱ እ፣ ደ- ደርሶ መልስ ነው።
ሶስት ሺ ዘጠኝ መቶ ሀምሳ ብር ስንት?
ሶስት ሺ ዘጠኝ መቶ ሀምሳ ብር
Okay ደርሶ መልሱ የ ambulance ኡ አዎ
ሶስት ሺህ ዘጠኝ መቶ ሀምሳ አዎ
በጣም ጥሩ በቃ እስኪ ያለውን ነገር እንትን ብዬ እደውልልሻለሁ ይቻላል